hello ፈላጊ ቤት የሚል
ሰላም ሆነ እግዚአብሔር ይመስገን።
እንትናችሁ ማስታወቂያችሁን አይቼ ነበርና የጠፋ ጫማውን ነገር ለማግኘት ያሉ አዎ
ማለት ምንድን ነበር መ- መ- መ- ለ- ለማግኘት ማለት ምን አይነት ቃም ተብይልኝ አይዳል ፓስፖርት፣ መታወቂያ፣ መንጃ ፍቃድ፣ የተለያዩ ዶክመንቶችን።
የትም ቦታ ብትል አዎ
እንዴ normal ማለት ለድርጅታችሁ information ለማግኘት ፈልጌ ስለነበር ነው።
አዎ አዎ፣ የትም ቦታ ቢጥሉ እኛ ጋር ያመለክቱና እኛ ፈልገን እቃውን ስናገኝ እናሳውቆታለን።
አሁን ታክሲ ውስጥ እሱ ረሳ እም?
ታክሲ ውስጥ አሁን ረስቼው ቦርድስ እኮ የተለያዩ ቦታዎች ቢጥሉ አዎ።
እኛ ፈልገን እንመልስሎታለን፣ ተመላሽ እናደርጋለን ማለት ነው።
okay okay። እሺ በቃ information ለማግኘት ፈልጌ ነበር።
ስለደወል እናመሰግናለን። መልካም ቀን።
እሺ